ሄሎ ጤና ይስጥልኝ ታዲያ አምቡላንስ ሜሮን ነው የምንረዳሁት?
ሜሮን ደህና አደርሽ?
እግዚአብሔር እንደምን ይመስገን።
አደርሽ? እግዚአብሔር እግዚአብሔር ይመስገን።
እ፣ ኤልሳቤጥ እባላለሁ። አምቡላንስ service ፈልጌ ነበረ
እሺ እ፣ ከየት ወዴት ነው የምትሄጂው?
ከብሔረ ጽጌ ሲኖዶስ እ፣ አራት አምስት ኪሎ ነው አራት ኪሎ
ሲኖዶስ አዎ
ወደ ሆስፒታል ነው የሚሄዱት?
አይደለም ሲኖዶስ እዛ ሲኖዶስ ቢሮ እዛ ነው የሚሄድ
ቤሮ
አዎ
እሺ እሺ እሺ እ፣ ስንት ሰዓት ነው የሚፈልጉት አምቡላንሱን?
እ፣ እ፣ ስንት ሰዓት ነው የሚፈልጉት?
ሶስት ሰዓት እ፣ ከሀያ ምናምን ቢመጡ አራት ሰዓት እዛ ለመድረስ
እሺ እ፣ ንገሪልኝ ደግሞ አን- እንትን በጣም ተጠቃሚ ነኝ። አትሊስት የሆነ ነገር ልታደርጉልኝ ይገባል። እ?
እስቲ አሳውቅልሻለሁ። እሺ አዎ፣ አዎ። እሺ የዊልቸሩን አምቡላንሳችንን አይደለም የምትጠቀሚው? ከዚህ በፊት
አዎ፣ ዊልቸር አንፈልግም። የራሳችን ነው የምንጠቀመው
እሺ አምቡላንስ።
እሺ እ፣ ሂሳቡን መልስ ላሳውቅሽ ደውዬ።
አዎ፣ አዎ። ንገሪልኝ ግን ሂሳቡንም negotiate እንድናደርግ እ?
እሺ እሺ አሳውቅሻለሁ።
እሺ፣ thank you። በቃ ጥሩ።